Oui, oui.
ወይ እ እ ኧረ አልተቀበልኩም እ ሄሎ ሀብታ ይሰማል።
ይሰማኛል። አሁን የቦስ በርገር ተቀበልክ እንዴ?
አልተቀበልኩም።
በቃ ትተኩጣ እ እ
አገናኝ ምናሽ?
ጊዜ ሶፋ ስምለህ ይሰማል። አገኛል ሄሎ
ስጥል ሄሎ አቤት
ቦስ በርገር ነው ወንድሜ።
ሄሎ ሄሎ ልትሰጠኝ ነው ስላት ልትሰጠኝ ነው። ያዋራል። ሄሎ